ያዕቆብ አምላክ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ወደ እግዚአብሔር መኖሪያ ወደ ያዕቆብ አምላክ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ወደ እግዚአብሔር መኖሪያ ናምጣ ምስጋናውን ናምጣ ናምጣ ናምጣ አምልኮውን ናምጣ ናምጣ ናምጣ ዝማሬውን ናምጣ ናምጣ ናምጣ እልልታውን ናምጣ ናምጣ ናምጣ ምስጋናውን ናምጣ ናምጣ ናምጣ አምልኮውን ናምጣ ናምጣ ናምጣ ዝማሬውን ናምጣ ናምጣ ናምጣ እልልታውን ናምጣ ናምጣ ከማደሪያው ከመኖሪያው ከመቅደሱ ከፍ ካለበት ከነገሰበት ከዙፋኑ ያርግ ይውጣ ደስ ያሰኘው ይክበበው ምናመጣው አምልኳችን ዝማሬው ደስ ያሰኘው ኢየሱስን ደስ ያሰኘው ደስ ያሰኘው እግዚአብሔርን ደስ ያሰኘው ደስ ያሰኘው ኢየሱስን ደስ ያሰኘው ደስ ያሰኘው እግዚአብሔርን ደስ ያሰኘው ከንጹሕ ልብ ፍቅር የሚወጣ ነውር ነቀፋ ማስመሰል የሌለበት እናምጣለት እንቀነው መቅደሱን እንዲነሳ እንዲባርከን ደስ እንዲለ እናምጣለት ምስጋናውን በንጹሕ ልብ እናምጣለት አምልኮውን በፍቅር እናምጣለት ምስጋናውን በንጹሕ ልብ እናምጣለት አምልኮውን በፍቅር እስትንፋስ ያለው ሁሉ ያመስግነው እስትንፋስ ያለው ሁሉ ከፍ ያድርገው እስትንፋስ ያለው ሁሉ ያምልከው እስትንፋስ ያለው ሁሉ ያሞቃት ኢየሱስ ይበለው ደስ ኢየሱስ ኢየሱስ ይበለው ደስ ኢየሱስ ይበለው ደስ ኢየሱስ ኢየሱስ ይበለው ደስ ሁል ጊዜ እግዚአብሔርን እንባርከው ከአፋችን ምስጋናውን አናርከው ሰዎች ሰምተው ደስ ብሏቸው ተለውጠው እንዲያመልኩት ከእኛ ጋር አንድ ሆነው ኢየሱስን ከእኛ ጋር ታላቅ ያርጉት ስሙን ይጥሩ ከፍ ያድርጉት ያሞጋግሱት ኢየሱስን ከእኛ ጋር ታላቅ ያርጉት ስሙን ይጥሩ ከፍ ያድርጉት ያሞጋት ኢየሱስ ይበለው ደስ ኢየሱስ ኢየሱስ ይበለው ደስ ኢየሱስ ይበለው ደስ ኢየሱስ ኢየሱስ ይበለው ደስ እግዚአብሔርን እናመስግን ስሙን እንጥራ እንዘምር እንቀኝለት ስራውን እናውራ እንነሳ እንናገር ታምራቱን እንጓደድ በእግዚአብሔር ፊት በቅዱስ ስሙ እንነሳ እንጓደድ ስሙን እንጥራ ደስ እንዲለው ከዙፋኑ እንደ